ሄሎ
አቤት
ሄሎ ሄሎ አቤት፣ አይሰማ ሄሎ ሄሎ ሰላም ልንቤት ቤት
ሄሎ አንቺ አቤት ይሰማኛል።
account password ህን ማለት የምጠቀምበት ምን አሁንም ሳስገባ እምቢ ይለኛል። ኦንላይን ላይ forget password አልከው
አዎ ብዬዋለሁ፣ ግን ኮድ አልገባልን?
ገብቶልኛል። የገባልኝን ኮድ ሳስገባ ይሰራል።
እስቲ ኮፒ አርገህት ኮፒ አርገህ እ?
paste በለው ስትጽፍ እንዳትሳሳት። ካፒታል እና small ካለው ኮፒ አርገህ paste በለው ስትጽፈው እንዳትሳሳት።
የእንትን ማለት የገባልኝን እኮ ኮዷን።
ሞክሬዋለሁ እኮ በትክክል ሞክሬዋለሁ።
ምንድን ነው ማለት የሚያመጣልን?
ግን እምቢ ይለኛል ማለት allowed ነው ምናምን ይለኛል። phone ምናምን ይላል።
እስቲ ወይ screenshot አርገህ የሚልክን ትልክልኛለህ ቴሌግራም ላይ
እሺ እ?
እሺ።
እሺ ቴሌግራማችን ላይ ላክልን። ታውቀዋለህ?
አዎ የምጠቀምበት አይደል ማለት ይሄ normal የምንጠቀምበት አይደል እ ማለት እ፣ ወረቀት ምናምን ነገር ስንልክ የምንልክበት ወይስ ሌላ ነው?
እ፣ አይ
እ፣
እዛ forget password የምትለውን ስትነካት እ፣
ኮድ ያመጣልሃል።
እሺ ቴሌግራማችን ደግሞ ዜሮ